Hello ጤና ይስጥልኝ።
ጤና ይስጥልኝ።
ቤዛዊት እባላለሁ ከአሪፍ ፔ ነው የምደውልሎት። ሙልሙል ዳቦ ነው።
እሺ አዎ እሺ የደወልነው ታህሳስ ሶስት ወይም ደግሞ December አስራ ሁለት የሚካሄደውን በኢትዮጵያ ብሔራዊ ቲያትር የአሪፍ ፔ ሶስት ዜሮ ዝግጅት ላይ እርስዎን ለመጋበዝ ነበር። ዝግጅታችን አሪፍ ፔ የሚሰጣቸው አገልግሎቶች ላይ የጨመራቸው እንዲሁም ያሻሻላቸውን አገልግሎቶች የሚያስመርቅበት ፕሮግራም ነው። ከጧቱ ሶስት ሰዓት እስከ አምስት ሰዓት ይካሄዳል። እርሶም ቀደም ብለው መጥተው ጥሩ ቦታ እንዲያገኙ እንመክራለን።
መልካም እሺ ይመቾታል? ማረጋገጫ ማግኘት እንችላለን እንደሚመቾት?
እርግጠኛ አይደለሁኝም ገና schedule ኦችንም ስላላየሁኝ ከቻለን ብቅ እንላለን።
እሺ ጊዜዎትን ሰጥተው ስላደመጡ እናመሰግናለን። መልካም ቀን ይሁንላችሁ።
Thank you እሺ